እንደማሊ ባባ
ሄሎ ጤና ይስጥልን።
ቲክቶክ ላይ አይቼ ነበር መኪና የሚሸጥ
እሺ ምን አይነት የለም
ሱዙኪ ዲዛይር እሺ፣
ሱዙኪ ዲዛይር የሚለው ባንክ ያለበት አላችሁ?
ዲዛይር አለን።
እ፣ ባንክ ያለበት ነው።
አ ባንክ ይመቻችሎታል።
እ፣ ስዊፍት ሲኖረ
አዎ ስዊፍትም አለን።
እ፣ ስንት ስንት ናቸው? እንዴት ነው
ምናቸው?
ሁለቱም እ፣ ብትነግርኝ።
እሺ ንገሪኛ። ምንድን ምንድን ነው ያለው?
እ፣ ሱዙኪ ስዊፍት ስንት ነው? በባንክ ስንት አለበት? በ cash የሚከፈለው ስንት ነው?
ስዊፍት ሀያ ሀያ ሁለት አለን። ሁለት ሚሊዮን ስድስት መቶ ሀምሳ ሺህ ብር ነው።
እሺ፣
እሺ ዲዛይር ሀያ ስንቱን ነው የፈለጉት?
እ፣ አይ ስዊፍቱ ስንት ነው? በባንክ ስንት አለበት? cash ስንት ስምንት ነው መቶ ሺህ ነው የሚከፈለው?
የሚወጣሉ። ስምንት መቶ ሺህ ይወጣሉታል። ሁለት ሚሊዮን ስድስት መቶ ሀምሳ ሺህ ብር ነው።
okay okay። cash ኡ ስምንት መቶ ሺህ ነው።
አዎ ሰ- ሰ- cash ኡ አይደለም የሚ- ባንክ የሚወጣሉት ነው ስምንት መቶ ሺህ
እ፣ ባንክ የሚወጣልት ማለት እስኪ ትንሽ አጥር ባንክ ማለት ባንክ የምናያይዝሎት ማለት ነው። ንግድ ፍቃድ number ፋይሎች ይዘው መጥተው ከባንክ ጋር የሚያያዝሎት።
Okay። ሌላውስ በ cash ነው የሚከፈለው?
አዎ ሌላው ካሽ ነው።
ኦኬ ኦኬ። ዲዛይሩስ
ዲዛይሩም እንደዛው ሁለት ሚሊዮን ሁ- ሀያ ሀያ እንዳለ ሁለት ነጥብ ስምንት ነው ስምንት መቶ ስምንት መቶ ባንክ የሚከፍል
እሺ፣ እደውላለሁ።